ሰላም ናችሁ ሰዎች? ይህ ሙዚቃ ሰምታችሁ ታውቃላችሁ ብዬ ገምታለሁ። እስኪ እናዳምጥ
ወቸው ጉድ ወቸው ጉድ እስኪ እንዴት እንደሰራው ላሳያችሁ። So መጀመሪያ ላይ ይህን የክራር sample አገኘው። ከዛ እንደዚህ አድርጌ chop up አደረኩት። ከዛ lead piano እንደዚህ ቢሆንስ ብዬ አሰብኩኝ። ከዛ ደግሞ chord ኦቹ እንደዚህ ቢሆንስ ብዬ አሰብኩኝ። ከዛ bass ጊታሩ ደግሞ አንድ ሌላ bass ጊታር ደግሞ ከዛ drum ኦቹ ደግሞ እንደዚህ አይነት ነገር ቢሆኑ መጨረሻ ላይ vocal ኡ ወቸው ጉድ። ከዛ everything አንድ ላይ ሲሆን ደግሞ
ወቸው ጉድ ወቸው ጉድ ወቸው